Hello ጤና ይስጥልኝ።
አቤት አቤት፣ እግዚአብሔር ይመስገን።
ፍቅሬ ማርያም ፍየል ቤት አዎ ከአሪፍ ነበር የምደውልሎት። እንዴት አደሩ?
እግዚአብሔር ይመስገን፣ እግዚአብሔር ይመስገን።
በ POS machine ኡ ዙሪያ ላወራት ፈልጌ ነበረ።
እሺ እሺ፣
POS የአሪፍ POS machine ን ላለፉት ተከታታይ ጊዜያት እየተጠቀሙት አይደለም እና በ POS machine ኡ ዙሪያ ያጋጠሙት ችግር ካለ ለመጠየቅ ነበር።
አይ ምንም ያጋጠመን ችግር የለም። ያው የሰው ፍላጎት ነው እንጂ
customer ኦቹ ስለማይመርጡት ነው።
አዎ customer ያው በእንትን ነው transfer ነው የሚያደርገው በ account ምናምን ነው እንጂ እንደዚህ አይነት የመጠቀም እንትን የላቸውም። አብዛኛ ካርድ አይዙ እንደዛ እንጠይቃቸዋለን። እንደ አማራጭ ግን ያው ሰው የሰው አዎ፣ ከየትኛውም ባንክ ወደ የትኛውም ባንክ transfer ማድረግ ይችላሉ። እንዲሁም በሞባይል በ wallet ም transfer ማድረግ ይችላሉ። በአሪፍ በኩል አ፣ okay እሺ፣ ይህንን ማሳወቅ ይችላሉ። ማንኛውንም ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ መደወል ይችላሉ።
እሺ እሺ፣ እሺ፣ እናመሰግናለን። መልካም ቀን።
አሜን።